hello ሌላ
ቤት ሰላም ደውል ተደውሎ ነበር ከገበያ ኤክስ ነበር የምደውልልዎት።
ከምን ከገበያ ኤክስ
ገበያዎች ምንድን ነው እ፣ ከዚህ በፊት በእኛ ሽያጭ ሰራተኞች አማካኝነት የኮንስትራክሽን እቃውን ለመሸጥ እ፣ ከ- የእኛን መተግበሪያ ላይ ተመዝግበው ነበር እና እንዴት ነው application ኑ እየተገበያዩበት ነው ወይ የሚለውን ነገር ለማወቅ ነበር የደወልነው።
እየነዳው ነው አሁን ልደውልልሽ እሺ ችግር የለውም። እሺ።